ካንስል እንዲሁ ትቼ ነው የወጣሁት።
ሄሎ ሌላው ዲ ወይ ወይ ወይ በዘጠና ምን ሁለት አልሽ?
አንድ ሀያ ዘጠኝ ካስተምር ስልክ ያነሳን ብላ አሳውቀኝ ነበር።
አ አ
እ, አ እኔ አልሰጠንም።
ስልክ እ?
እኔ አላ እ?
እኔ እኔ አላሳወቅሽም።
እሺ እሺ ስልክ
እሺ
እ፣ ስልክ አያነሳውም ሳይሆን አልተሰራም፣ አልታዘዘም ነበር ያልኩሽ።
እ?
አ፣ ማን ልበል የ- የ- ስምህን?
አዎ፣ ቅድም አይደል የደወልኩልሽ?
ማን ልበል ስምህን?
አፍራኑ አፍራኑ።
እሺ አፍራኑ ቆይ check እያስደረግኩልህ ነው። እሺ እሺ እሺ